ይባል ዘመኑ ፍቅሬ ሄደሽም ቀናን ስር ይዟል በልቤ ፍቅርሽ የማይዘሟርታ ሺ ቢባል ዘመኑ ፍቅሬ ሄደሽም ቀናን ስር ይዟል በልቤ ፍቅርሽ የማይዘሟርታ በልቤ ፍቅሬ ቆርጠሽ እንዳልተውሽኝ አምኜሽ ኖሬያለሁና ያኔ በነግርሽ ሄደች ላትመለስ ብለው ልቤስ መጫምና ተይ ማሪልኝ ፍቅሬ እባክሽ መተሽ እንደገና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅርሽ የማይዘሟር ቃል ጎቢ ቀድና ብነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀልድና ምነው ይሄ ዘመን ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራ ማይቻል ነገር ነው ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይዘሟዳ ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይሰማ እርዳታ ነው። ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርታ ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርታ አለ ስለው ልቤ ነካ ሄዷል ካንቺ ጋር አቋርጦ ሜዳውን ፍቅሬ ያን ሁሉ ተራራ ዛሬ ነጋ አድርጊው መተሽ ነገ ትላንትና ምንጊዜም በልቤ ፍቅሬ ሁሌ አንቺ ነሽና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅሽ የማይዘሟርዳ ጎቢ ቀድና ምነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀልድና ምነው ይሄ ዘመን ባልኩ